ኃይሌ
ሰላም ነው።
እግዚአብሔር ይመስገን።
እንትን account ከፍቼ ነበር ማለት ነው። ያው በቁጥሬ እና በ password ከፍቼ ነበረ የከፈትኩት ማለት ነው።
እሺ አሁን ልክ እንትና ካስገባው በኋላ ወደ ምን special game ላይ የሚለው ጨዋታውን ስከፍተው አይከፍትም። ዝም ብሎ ይሽከረከራል በእንትና እ፣ አይልም።
አዎ special games smoothly እየሰራ አይደለም እና እየታየ ነው፣ ይስተካከላል። እሺ system update እየተደረገ ነው ሁሉም ጋር ነው።
ነው። okay፣ እሺ፣ እንደዛ ከሆነ ጥሩ። ከዚህ እሺ፣ አመሰግናለሁ። በጣም መልካም ምሽት።
መስሎኛል።